ሄሎ ሄሎ፣ አቤት።
እንዴት ነሽ? ጤና ይስጥልን።
እግዚአብሔር ይመስገን።
አለን እንትን የሆነች five L ላይ ይቺ ነበረ የተለጠፈች ሁለት ሺህ አራት ሞዴል እ መሰለች አለ አለ ስንት ነች?
እ ሰላሳ ስምንት ነው የሚባለው።
ሰላሳ ስምንት አዎ ባንክ ስንት ነው የሚያዘው?
cash ነው እሱ፣ ባንክ የለውም።
አይ እዛ ግን ማስታወቂያቸው ላይ ባንክ ይያዛል ይላል። ሌላ ሚኒባስ አለ ባንክ ያለበት እ ሁለት ሺህ ሁለት የለጠፈ አለ ሁለት ሺህ ሁለት አንድ ነጥብ አምስት የሚባለው አዎ።
አንድ ነጥብ አምስት ይሄ ምን አይነት አዎ።
ነው? ሞዴል ሳይክል ነው።
ተፖስቷል።
አዎ ሁለት ሺህ ሁለት ሁለት ሺህ ሁለት አንድ ነጥብ አምስት የሚባል ባንክ ስንት ነው የሚያዘው?
ባንክ እስከ ስድስት መቶ ሺህ ካሽ ዘጠኝ መቶ ሺህ ካሽ ዘጠኝ መቶ ሺህ አዎ።
ሞዴል ነው አልሽኝ?
ሁለት ሺህ ሁለት ሁለት ሺህ ሁለት ታርጋለሁ። የት ነው ማየት የምችለው እሱ?
ፓስተር አደባባይ ኦኬ ቴንኪሽ